እስኪገባኝ ሄሎ ሀሴት ነኝ።
ሄሎ ሀሴት
ወይ ሰላም ነው?
አለሁልህ እግዚአብሔር ይመስገን።
መልሼ ደወልሽ። አብስራ ነኝ።
ወይ አብስራ፣ ዘጠና ስምንት ዘጠና
እሺ ምንድን ነው?
ያ ደውስ ያ የሳር ቤቱ ዳገት ነው። ይሄ ደግሞ ኮንዶሚኒየም ግቢ በእግር ውስጥ ለውስጥ
እሺ ውስጥ ለውስጥ አይታሰብም፣ ዳገት አይታሰብም።
እሺ ምን ይሻልሃል?
ይህ- በቃ እሺ ዝም ብለሽ ይህ እሺ ፊልም እሺ ዘጠና ስምንት ዘጠና ስምንት ዘጠና ዘጠና እሺ አይልሃለሁ። እሺ እሺ